በሀገራችን በምድራችን በሕዝባችን ላይ በወገኖቻችን ይህ ነው የእኛ ጸሎታችን ከብረን ኢየሱስ አምላካችን ይህ ነው የእኛ ዘወትር ጸሎታችን ከብረን ኢየሱስ አምላካችን ከብረን ኢየሱስ ከብረን ከብረን ጌታ ሆይ ከብረን በሀገራችን በምድራችን በሕዝባችን ላይ በወገኖቻችን ይህ ነው የእኛ ጸሎታችን ከብረን ኢየሱስ አምላካችን ይህ ነው የእኛ ዘወትር ጸሎታችን ከብረን ኢየሱስ አምላካችን ሰላምና ጤና በምድራችን ሰፍኖ ችግር ረሃብ ጦርነት ተሽሮ ሕዝብህም በሰላም ወጥቶ እንዲገባ ክፋት ተወግዶ በጎነት ይወራ ከብረን ኢየሱስ ከብረን ከብረን ጌታ ሆይ ከብረን በሀገራችን በምድራችን በሕዝባችን ላይ በወገኖቻችን ይህ ነው የእኛ ጸሎታችን ከብረን ኢየሱስ አምላካችን ይህ ነው የእኛ ዘወትር ጸሎታችን ከብረን ኢየሱስ አምላካችን ጦርነትን ሽረን ቀስትን ሰባብረን የጠላትን ጉልበት ኃይሉን አንበርክከን እንደ ቃል ኪዳን ሀገራችን ማርደን ከብረን ኢየሱስ ሁሉንም ለውጠን ከብረን ኢየሱስ ከብረን ከብረን ጌታ ሆይ ከብረን በሀገራችን በምድራችን በሕዝባችን ላይ በወገኖቻችን ይህ ነው የእኛ ጸሎታችን ከብረን ኢየሱስ አምላካችን ይህ ነው የእኛ ዘወትር ጸሎታችን ከብረን እባክህ ኢየሱስ አምላካችን ከብረን ኢየሱስ ከብረን ከብረን ጌታ ሆይ ከብረን በሀገራችን በምድራችን በሕዝባችን ላይ በወገኖቻችን ይህ ነው የእኛ ጸሎታችን ከብረን ኢየሱስ አምላካችን ይህ ነው የእኛ ዘወትር ጸሎታችን ከብረን በህዝባችን ላይ በወገኖቻችን ይህ ነው የኛ ጸሎታችን